Hello ሰላም ነው ያስልኝ።
ሰላም ነው አለን ሰላም ነው
አለን። ብር ትላንት ወደ withdraw አድርጌ ይገባል ብዬ እስካሁን ድረስ አልገባልኝ።
ሳንቲም ያው ቻፓ ነበር።
በሳንቲም ዘጠና ሶስት ስልሳ ላይ ደውለሃል?
ዘጠና ሶስት ስልሳ ደውልና ጠይቃቸው እስኪ። እኛ አሳውቀናቸዋል ግን ምላሽ አልሰጡንም።
ምን ነው ዘጠና ሶስት ስልሳ ላይ ጠይቃቸው። እንደ አማራጭ ደግሞ ሌላም ሌላም ስልክ ልስጥህ።
እሺ፣ እሺ ንገረኝ።
ዜሮ ዘጠኝ ሰባ
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አርባ ሰባት አርባ ሰባት አስራ ስድስት
አስራ ይህም የእነሱ ስልክ ነው። እሺ እነሱን ጠይቃቸው። ከእነሱ side ነው ተይዘው ያለው
ስምንት ዘጠና ሶስት ስንት ነው ያልሽኝ?
ዘጠና ሶስት ስልሳ short code ኡ። እሺ እሺ፣ በቃ።
መልካም ቀን። እሺ